አብሮ ስጥልኝ
እሺ ሰላም።
እግዚአብሔር ይመስገን።
እሺ ምን ነበር? ምን ልዳ?
አ የፈለኩ እዚህ እንትን አዳማ ላይ ነው።
ምን አልከኝ?
አዳማ ላይ ነው ቤት ቤት ቤት ቤት እየተጫወት ነበርኩና እሺ ምን አካባቢ ሲሄድ ብር ራሱ የለው የላችሁ
ምን አልከኝ?
አንድ ሺህ ብር እንትን ብሎ ነበረ በልቼ ነበረ።
እሺ
እኛ ሰፈር ያለው ቤት ቤት ሲሄድ ብር ራሱ አሁን አልገባልኝም አልገባልኝም እየተባልኩ ነው።
የት የት branch ነው አዳማ?
አዳማ እዚህ ሀኒ አካባቢ ያለው ከደሪ ህንፃ ላይ ያለው
እሺ እሺ contact እናድርጋቸውና መልሼ እደውልልሃለሁ። እሺ ይሄ ነው ቤት ይሄ ነው ስልክህ?
አዎ ስልኬ ይሄ ነው።
እሺ ወ- ቲኬት ነው የበላኸው ኳስ?
አዎ በቲኬት ነው እንትን ነው በእንትን በ- እንትን በእንትን ነው በለውት በኳስ እሺ በእንትን በሞባይል እሺ እሺ contact አድርግ ነው።
ከዛ በቆይ በሞባይል በልተህ ምን በ voucher withdraw አድርገኸው ነው?
አዎ ሰጥቼዋለሁ እኮ አሁን account ኤንም ምንንም ሰጥቼ ነው የመጣሁት፣ ግን እስካሁን ምንም አልገባልኝም። ወጣ በእኮ ፈልገዋለሁ።
ይኸውልህ በ voucher ከሆነ እኮ በ cash ነው የሚሰጡህ አንድ ሺህ ብር አይደለ?
አዎ በቃ እሺ ጠብቀኝ አንቺ እሺ ወጥ በትማ ልጅቷ አሁን እዛ እጄ መጣሁ እኮ እሺ እሺ